የኔ ሊበዛ ነው ፍቴ ሊመስል አንተ አስራ አንድ percent ነው አላገኘሁም። hello ሰላም ሶሲ በል ነው አይደለ? እሺ ከዚህ ነው የምደውልልህ።
እሺ በሰማንያ አራት ዘጠና ስልሳ አንድ jumbo burger ታዞ ነበር አይደለ? ተሰርቷል እንዴ?
አዎ ተሰርቷል። ቆየ እኮ ከዳዛል ይኸውልህ አባት customer መቀበል ስላልችልም ስላለ ማለት ነው driver ሩ መጥቶ ፈርሞ ብቻ ነው የሚወጣው። እሺ?
እ እ customer መቀበል አልችልም ስላለ driver ሩ መጥቶ ፈርሞ ብቻ ነው የሚወጣው።
ፈርሞ ምን ይላል?
ፈርሞ ነው የሚወጣው። ምግቡን አይወስድም። customer አልቀበልም ብለናል። እሺ
ስለዚህ ይውሰደው ፈርሞ
አይወስድም። እናንተ ጋር ነው ምግቡ የሚቀመጠው። driver ሩ ፈርሞ ብቻ ነው የሚወጣው።
እሺ